ጤና ይስጥልን ቤት ቤት ቤት የሚለው ዳው እንዴት ናቸው?
ሰላም አንተን ወደ ቴሌ ብር በሳንቲም ቤት አውጥቼ አልተላለፈልኝ።
በዚህ ስልክ ነው።
አ እሺ አንድ- ስንት ብር ነው?
አስር ሺህ ብር ትናንትና ነው።
ዛሬ ዛሬ ጠዋት
እሺ እሺ አስር ሺህ ብር confirm ስላልተደረገ ነው። እሺ ወደ ቴሌብር account ሀያ አንድ ሰማንያ አምስት ስልሳ ሰባት ሀምሳ አንድ ነው።
አዎ። ስንት ስንት ነው ማውጣት የምችላለሁ? አሁን ደግሜ ማውጣት እችላለሁ?
ትችላለህ። አዎ
እንዳይቆም ብዬ ነው።
ኮንፊርም አደርግልሃለሁ። እንድ confirm እንዳደረግልህ ደውልልኝ እንዳወጣኸው።
እሺ፣ አመሰግናለሁ።
መልካም ቀን።
መልካም